ጤና ይስጥልን።
እንዴት አደርሽ?
እግዚአብሔር ይመስገን። አባት
መኪና ፈልጌ የለጠፈ
ምን እ-
BYD የላችሁ እንዴ?
BYD የ- በለጠፈ
እ በለጠፈ። እሺ ቁጥር ልስጥና እስኪ ደውለው ጠይቋል። ዜሮ ዘጠኝ አርባ አራት ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ እ አርባ አራት
ዜሮ ዜሮ
እሺ
ሰማንያ ሰባት አስራ አንድ አባት እ እ እ እ ሰማንያ ሰባት አስራ አንድ
ሰማንያ ሰባት አርባ አንድ አስራ አንድ አስራ አንድ እሺ ሰማንያ ሰባት አስራ አንድ አመሰግናለሁ። ኮሮላስ አለሽ ኮሮላ
አዎ ይኖራል። በ- በሱ ቁጥር ደውሉላት።
እሺ እሺ